ઊંડાઈ રહેશે ሶስት ላኩ ነው ያለው እንዳይረሳ ነው እንጂ ምን ያዘዝላል አንተ? ሶል እንዴት አደርክ?
እንዴት አደርሽ?
ወይዬ ሶል እየሰማው ነው አለን።
ወይ ነጅባ እየደወለች ነበረ ሶል ምን ሆነች? ምን ሆነባት?
አልወጣልኝም አለች። ገብቼ ሳየው ሀያ- አልወጣላትም በሀያ ሁለት ነው የሚለው እሺ assign አልተደረገም?
orde- order አርጋት። አዎ in progress ነው የሚለው accept ተባለማ።
ኢን
አክሰፕት ፕሮግረስ አልተባለም።
ከሆነ አክሰብት አልተባለም እንዴ? ኮምፕሌት ነው አይደለ?
እኮ ፕሌስ እኮ ግሩፕ ለምን ኮምፕሌት ታዲያ አለ።
በሀያ እኮ እ?
በሀያ ሁለት እኮ ነው ግን በአስራ ዘጠኝ ኦርደር ያደረገች እኮ ነው ሶል እኮ ገባኝ። ዴሊ ቤት ደግሞ በሀያ ሁለት ይላል ዛሬ ማለት ነው። አዎ።
አዎ፣ እኮ ግን አክሰፕት አላሉትና ለዛ ነው የሆነው እንጂ አክሰፕት ቢሉት እኛ ጋር ቅጣ ነበረ።
አይ ስለዚህ በቃ እዮባ ነው የማዋራው። እሺ በቃ
አሚርና እንትና
አሚርና ማን እዮብ store ያለ- ነው የሚለው እዮብን አዋራዋለሁ።
በቃ እሺ፣ ምንድን ነው እቃው ንገሪኝ፣ እቃውን ንገሪኝ።
እቃው- እሺ- እ፣ ብዙ order አላት። እ፣ ሽንኩርት፣ ካሮት፣ ጥቅል ጎመን፣ ድንች ሁሉም ነው accept ያልተባለው in progress የሚለው
እስኪ ቆይ ድንቹን ልየው maybe ሌላው እንደዛ ነው። አዎ ባካ አንድ ነው።
እሺ ጉዬና እዮብ ነው የሚለው በቃ እንደውላቸዋለን።
እሺ